ፈልገኛ ዝም ብዬ ታክሲ እንያዝና እንሂድ ሲል የደወለላትን ነው። እንዴት ነሽ?
hello ወይ እንዴት ነሽ?
እንዴት ነሽ?
አብረን እንሄዳለን። እንዴት ነው?
አዎ እ?
አዎ በቃ እዚህ ላስገባትና ትንሽ እንቆይ።
አዎ አስገቢያትና ትንሽ ቆይ። እንዴት ነሽ? ሰላም ነው?
እሺ፣ እሺ።
እሺ